ኧረ እኔ አልደውልም። Hello አንተ ነህ? እንዴት ነህ?
እንዴት ነሽ?
ምንድን ነው ኢትዮጵያ የምትለኝ?
እ በ- እንትኑን እኔ ጋር ስታይ ስላልሄደች እ በጽህፈት ቤቱ heading አንድ እንትን ብለሽ እንድትልክልኝ ማን ነበር።
ይፈርም?
ጽህፈት ቤቱ ኃላፊ ነው የሚፈርመው።
የሚፈርመው ምንድን አዎ ነው? ብዬ በጽህፈት ቤቱ የምጽፈው?
heading ነው የምታደርጊው።
ምንድን ነው የምጽፈው? ምንድን ነው የምጽፈው? ለሴትዮዋ ሴትዮዋ እንትን ሚኒስትር አለች ማነች? አልነገረችሽም ስሟን?
ሚ- የ- የ- ሴቶችና ህጻናት እንትና ኤርቦኬ ሚኒስትር ዴታ አ- አ- አ- አይደለም ሚኒስትር ዴኤታ ነች።
ማነች ስሟ? ቅድም ያልሽኝ። ኦኬ ኢትዮጵያ ነች ለካ። ቆይ ኢትዮጵያ ትደውልሻለች። ሄሎ ማለት
ኢትዮጵያ ትደውልሻለች።
እሺ፣ ሳራን ላካት ካለች አንተ ጋር ምልካው እ?
ስለሌለኝ ምልካው ሰው ስለሌለኝ
እኮ ሳራ ልካታለን።